draft machine ከ እንትን ቶሎ አይደለም ማለት ነው።
ምን አሉኝ? ደንበኛችን ድምፆትን ትንሽ ከፍ ያድርጉልኝ።
draft machine ባቸውና draft machine ተበላሽቶቦት ነው። እሺ BG ID ዎትን ይንገሩኝ።
አስራ አንድ
አስራ ሀያ አንድ ሶስት ሀያ ሶስት ሀያ ሶስት አንድ ሀያ ሶስት
አዎ አስራ አንድ ሀያ ሶስት ዘጠኝ ዘጠኝ አዎ አንድ ይቆዩኝ መስመር ላይ ደንበኛችን መረብ butchery ነው ደንበኛችን።
እ መረብ ቁርጥ ቤት ነው። መረብ butchery ነው።
አዎ ቬንቲሌተር አይሽከረከርም። በቃ ምንም አያቀዘቅዝ አይሽከረከርም።
የግሮሰሪው ስም መረብ butchery ነው።
አይ አይደለ ገነት ቁርጥ ቤት ሼርለት አዎ ገኒ ቁርጥ ቤት ነች።
ደንበኛችን በሰጡኝ የ BG ID አላገኘሁትም። አንዴ በስልክ ቁጥሩን ልፈልግና ካልሆነ SIM number ይነግሩኛል።
እሺ
የንግድ ስሙን ይንገሩኝ አንዴ።
ስንት ነበሩ?
ነው የንግድ ቤት ስሙ እ ገኒ ቁርት ቤት ያኒ ቁርጥ ቤት።
አዎ ቁርት ቤት አዎ
እሺ ደንበኛችን በዚህም አላገኘሁትም። ሲም ነምበር በአጭር የጽሁፍ መልእክት አልደረሱትም ስልኮት ላይ።
አንድ ደረሰ እሺ አይ ሚን ቢጂ አይዲ አልደረሱትም በስልኮት። እሺ ሲም ነምበር ይንገሩኝ ደንበኛችን